hello hello
እንዴት ነሽ?
ሰላም እግዚአብሔር ይመስገን።
እ፣ ምን ያቺ መኪናዋ ሁለት ሺህ ሀያ ሶስት ያልሻት
የትኛዋ እህል ትችላለች?
ምንድን ነች? እ ምንድን ነው ስሟ? ለራይድ የምትሆን ምንድን ነው ስሟ? እቺ ያ- ምንድን ነው አሁን እነኝህ የ- የህንዶቹ
እ
እቺ የህንዷ መኪና
የህንዷ
ማስታወቂያ እያስተዋወቃችሁ
ዲዛይር ነው
እ?
ዲዛይር
ዲዛይሯ
ዲዛይር ሀያ ሀያ ሶስት ሀያ ሶስት ገብቷል እንዴ? ዲዛይር ዜሮ አዎ እ?
አዎ
አ፣ ዋጋዋ ስንት ነው? አውቶማቲክ ዜሮ ነች?
ዜሮ ነች። አዎ ዜሮ ዜሮ ነው የለጠፈ አይደለም። ዋጋ ሰላሳ አራት
ኦረ በስላሴ በባንክ ነው እንደዚሁ በባንክ
ግን አልበዛም እንዴ? ሰላሳ አራት ታዲያ ዲዛይር አልበዛም። አባ ዋጋ check አድርግ፣
እ?
ዋጋ check አድርግ።
ነው አዎ ትንሽ በዛ። እንትንስ ይሄ dashboard ኧዋስ?
በክሬምም አለ በጥቁርም አለ።
አ፣ ይሄን አዲስ ብዬዋለሁ በቃ እሺ።
በጥቁሩ ሰላሳ ሶስት ልኬልሃለሁ።